ወደ አይነ ሳይ ጀዝባ ጤና ይስጥልኝ። ጤና ይስጥልኝ። ከቢጃ ኢትዮጵያ ነው የምደውለው። ደውለውልን ነበረ ለጥገና አገልግሎት እና የት አካባቢ ነው የሚገኘው ቤቶት? ደንበኛችን
ቤቱ ገላን ኮሎኔል ድልድይ ስር ነው። በብሩ ስጋ ቤት
እኮ ኮንዶሚኒየም ውስጥ አይደለም።
ኮንዶሚኒየም ውስጥ ነው። ገላን ኮንዶሚኒየም ድልድይ ይገኛል። ድልድይ መሻገር አለ እዛ ጋር።
አዎ ምናልባት የብሎክ ቁጥር ካለው እሱ ልጠይቆት ነው።
ሁለት ሁለት መቶ አስራ ስምንት ስንት አሉኝ?
ሁለት አስራ ስምንት ሁለት መቶ አስራ ስምንት አዎ
እሺ ድራፍት ማሽኑ አይደለ የተበላሸው?
አዎ ፋኑ እየሰራ አይደለም።
እሺ ደንበኛችን
ከትናንት ጀምሮ ስራ ከትናንት ጀምሮ አቁመናል። ትናንት ነው የተበላሸው። እኔ አልነበርኩም እና ትናንት ነው የተበላሸው። አሁን ስራ እየሰራን አይደለም።
እሺ አሁን እኔ መዝግቤ አስተላልፍልዎታለሁኝ። ስልክዎትን ክፍት ያድርጉት።
እሺ እሺ መልካም ቀን